ዘኝ ካንቺ ተከበሻል ባህሪ ህልሜ ሆነሽ ተስለሻል ልቀበልሽ ልቤ ሳሳ በአንቺ ያያበሳ ያው ቀረልሽ አንቺን ወዶ ፍቅርሽን ተማልዶ አሄ እጅግ ብጥብጥ ቆንጅዬ በምን ልጠራ ማን ብዬ አሄ የኖህ መርከብ ላይ ሰፋሪ ለናሙና ላይ ነጥቀሪ ገዳይ ገዳይ መልክሽ ገዳይ ውብ ነሽ ገዳይ ውስጥሽ እንዴት ይታይ ውብ ነሽ ገዳይ ውስጥሽ እንዴት ይታይ ውብ ነሽ ገዳይ ውስጥሽ እንዴት ይታይ ውብ ነሽ ገዳይ ውስጥሽ እንዴት ይታይ ገዳይ ገዳይ ገዳይ ገዳይ ገዳይ ገዳይ ገዳይ ገዳይ ውስጥሽ እንዴት ይታይ ገዳይ ገዳይ ገዳይ ገዳይ ገዳይ ገዳይ ገዳይ ውስጥሽ እንዴት ይታይ ማን ያድርሰኝ ካንቺ ተከበሻል ባህሪ ህልሜ ሆነሽ ተስለሻል ልቀበልሽ ልቤ ሳሳ በአንቺ ያያበሳ ያው ቀረልሽ አንቺን ወዶ ፍቅርሽን ተማልዶ አሄ የማርያም ፍታይ ለቃቂት የውበት ቁስም ነጋሪት አሄ እንዲህ ነው ብለው ማይሉት ሆኖብኛል መሞጩኸት ገዳይ ገዳይ መልክሽ ገዳይ ውብ ነሽ ገዳይ ውስጥሽ እንዴት ይታይ ውብ ነሽ ገዳይ ውስጥሽ እንዴት ይታይ ውብ ነሽ ገዳይ ውስጥሽ እንዴት ይታይ ውብ ነሽ ገዳይ ውስጥሽ እንዴት ይታይ የኔ ዓለም የውበትሽ ማማር ሆኖ ላይ ኔ ቁም ነገር ድርባባዬ ዓለሜ እንደው ላላወራሽ ሲከተልሽ ቢውል አንቺን አይቶ መስዋዕት ሰጥቶ ልቤን አስከፍቶ እንደው ቅነገርሽ በአይኔ ላይ ተስለሽ ትናፍቅኛለሽ ቶሎ ቶሎ ትዝትኛለሽ ቶሎ ቶሎ ሄደ ተሰደደ ልቤ እኮ አንቺን ብሎ ሄደ ተሰደደ ልቤ እኮ አንቺን ብሎ ሄደ ተሰደደ ልቤ እኮ አንቺን ብሎ ሄደ ተሰደደ ልቤ እኮ አንቺን ብሎ ገዳይ